hello ይቅርታ አይሰማም hello
hello ጤና ይስጥልኝ።
ሰላም ጤና ይስጥልኝ እግዚአብሔር ይመስገን። ጉዳዩን ይዘሽ ምደርደውት
እ፣ እንትን ለም የቤት ሰራተኞች እንትን ላላችሁ እንዴ አ የምግብና የጽዳት ባለሙያ ተመላላሽ ባለሙያዎች አሉ።
ተመላላሽ አላችሁ በቀን በየቀኑ የሚመላለሱ ማለት ነው አ እስ- አራ- ወይስ አንድ የኛ እ? ሁለት አይነት አንድ- ፕሮግራም ነው ያላቸው።
እሺ።
በሳምንት አንድ ቀን አሊያም ደግሞ ሁለት ቀን የሚፈልጉ ከሆነ ለሙሉ ቀን ይሰራሉ ከ ለስምንት ሰዓት ያክል ማለት ነው።
እሺ እ፣ በሳምንት ሶስት ቀን አሊያም ደግሞ አምስት ቀን የሚፈልጉ ከሆነ ደግሞ ለግማሽ ቀን ያክል ነው የሚሰሩት።
okay ስለዚህ ምግብም ማብሰልም ማጽዳትም ጭምር ነው አ አንድ ላይ
okay እ፣ ማለት እምና- እናንተ ናችሁ ይሄን አይነት ይሄን አይነት የምትሉት ወይስ እንዴት ነው አዶ ነው እንዴት ነው okay፣ የሚባለው?
የትኛውን
አሁን አሁን እኛ ለምሳሌ አደርገው እኛ ጋር የተመዘገቡ ባለሙያዎች አሉ። ከዛ እሺ።
ቀጣሪና ባለሙያ ነው የምናገናኘው።
አ፣ ባ- ባለሙያውን ሰው በሚፈልገው ነው እንትን የምትሉት አሁን ይሄ እንደዚህ አይነት እንደዚህ አይነት ሰው ፈልጋለሁ ብል በሱ ነው አዎ።
የምታገናኙት አ አ፣ okay ማን ልበል በስጋ?
መሰለኝ?
ሙሉ ስም ህላል ህላል ማ- ህላል ህላል ታምራት ህላል ታምራት አዎ፣ እሺ፣ እ፣ እሺ።
እሱን ያስፈልጋል okay እ፣ የት አካባቢ ነው ባለሙያ የሚፈልጉት?
እኔ ሲኤምሲ ነኝ ሲኤምሲ። እሺ አዎ እ፣ ከዚህ ቀደም ጉዳዩን ተጠቅሞ ያውቃሉ?
አላቅም የመጀመሪያ ጊዜ ነው እሺ። በዚህ ስልክ ነው የሚገኙት?
በዚህ ስልክ ነው የምገኘው እሺ።
እ፣ የቤተሰብ አ- ብዛት?
ሁለት እና አንድ ህጻን ልጅ ህጻን ልጇን ግን እኔ ነኝ የምንከባከበው እሺ። እ፣ ልብስን ያካትታል?
ልብሱ በማ- ግማሽ ግማሽ በማሽን ነው አንዳንድ ነጭ ልብሶች ግን በእጅ ይታጠባሉ እሺ። እ፣ አዎ።
የቤቱ አይነት ምን አይነት ቤት ነው?
አፓርትመንት ground floor ላይ ያለ አፓርትመንት okay። እሺ እ፣ ስለዚህ እ፣ ስ- ጥሪዎትን ላ- ላስተላልፋለሁኝ። አሁን ትደውልልዎታለች ባለሙያችን።
ቆይሽ አሁን ሊመጡ እኔ information አይ፣ አይደለም።
ለማጣራት ነው አአ እኮ እ፣ ለ- ያለውን ነገር እንድታናግሩት ነው።
ነው እንዴ እሺ አ እሺ አ እሺ እሺ thank መልካም።